ሳላውቀው ባፍሽ ተደልዬ ወድሽ ነበረ ተወደድኩኝ ብዬ የቀን ማሳለፊያ መሆንን ሳላውቀው ወድጀሽ ነበረ እኔን የምጨነቀው መስሎኝ ወደድሽ ስትይ ፍቅርዬ እወድሽ ነበረ ተወደድኩኝ ብዬ እያልኩኝ ከልቤ የፍቅር መቤቴ እወድሽ ነበረ እኔ ማካንጀቴ ሲከፋሽም ከፍቶኝ ስትስቂም ስቀኝ እወድሽ ነበረ በጣም ተጨንቄ ስታዝኝ ያዘንኩኝ አንጀቴ ያረረ በጣም ግልጽ ሁኜ ነው እወድሽ ነበረ ላንቺው ሳደገድግ እኔን መች ረዳው ተወደድኩኝ ብዬ ለፍቅር ተጎዳ ስታዝኝ እያዘንኩኝ አንጀቴ ያረረ በጣም ግልጽ ሁኜ እወድሽ ነበረ ልብሽን ሳላውቀው ባፍሽ ተደልዬ